hello hello hello ሰላም ነው? ዶንኪ ቲዩብ አዎ ዶንኪ ቲዩብ ነው የደወሉት።
okay እ፣ የዩቲዩብ ትምህርት ለመማር ፈልጌ ነበርና እንዴት ነው process ኡ ለመጠየቅ ነበር።
እሺ እ፣ በአካል ነው በኦንላይን ነው?
እ፣ በአካል እ፣
በአካል ከሆነ
ምን አልሽኝ?
ሲኤምሲ ሚካኤል ሲኤምሲ ሚካኤል ቤተክርስቲያን አጠገብ እ፣
ከድልድዩ እሱ ወደ ፊጋ መሄጃ
okay የኢትዮጵያ Economics Association የሚል አለ
ምን ያህል ቀን ነው በሳምንት?
በሳምንት ሶስት ቀን ሶስት ቀን
አዎ፣ ከስንት ሰዓት እስከ ስንት ሰዓት?
ከአስራ አንድ ሰዓት እስከ አስራ ሁለት ከምሽቱ አስራ አንድ ሰዓት ጀምሮ ነው። እ? hello ድምፅሽ አይሰማም። ከምሽቱ አስራ አንድ ሰዓት ጀምሮ ነው።
አዎ አዎ
okay ከ- ለሶስት ቀን መች መች ነው? ማክሰኞ እ? ይቅርታ የኔ እመቤት ድምፅሽ አይሰማም። hello hello
አቤት አቤት መች መች ነው ቀኑ?
አይሰማም አዎ ድምፅዎት በጣም ይርቃል።
እሺ class የሚጀመረው ዛሬ ነው ዛሬ ነው?
አዎ
okay መች መች ነው ታዲያ ትምህርቱ?
ሰኞ ሮብ አርብ ሰኞ፣ ሮብ፣ አርብ ከአስራ አንድ ሰዓት እስከ ስንት ሰዓት?
ከአስራ አንድ ሰዓት
Hello Hello